Hello ሰላም ጤና ይስጥልኝ። ቤት
ከአዳማ ነበረ የምደውልልሽ የአማኑኤል ቤት።
አማኑኤል አዎ አዳማ አማኑኤል አዳማ። እሺ
እንትን game ኦቹ ማነው የ cashier PC ላይ የሱ አይደለም እሺ፣ የኬኖና የኬኖና የ spin game ኦች cashier PC ላይ እየሰሩ አይደለም።
ምንድን ነው የሚሉት? አይከፍቱም ጭራሽ አይከፍትም ጭራሽ።
እኮ መቁረጥ አልቻላችሁም ነው አዎ አልቻልንም። ምንም የለም አይመጡ game ኦች ጀመር።
እኮ ቲቪ ላይ አይደለም cashier ኡ ላይ ነው አይደል?
አዎ cashier ኡ ነው።
እሺ AnyDesk ላኪልኝ። እሺ እሺ ይኸውልሽ